ይቅርታ ከ ChipChip ነበር የምደውልዎት።
እየሰማሁት ነው የዘጉት። እሺ
እሺ እና የመቶ ሀምሳ ብርም delivery ስለቆረጠቦት አጠቃላይ የሀያ ኪሎን እና መቶ ሀምሳውን refund እናደርጋለን።
ጥሩ። እሺ እጠብቃለሁ።
እሺ እሺ።
አመሰግናለሁ። ምንድን ነው መ- ለም- እሱን ማረጋገጫ የሚላክ ነገር የለም? መልእክት or መጠየቅ አለ። አዎ ይገባል። በቴሌ ብር ነው ሪፈንድ እናደርግሎት።
አመሰግናለሁ።
እሺ መልካም ቀን።